እንትን ስፖርት ባኮ የምንረዳው ሰላም እንትን ላይ ብር እያለ ሁሉ ስፖርት ላይ እንትን መጫወት አልቻለም።
መጫወት አልቻልኩም።
መጫወት አልቻልኩም።
አዎ ያለው ይኸውልህ አምስት መቶ ሰላሳ አምስት ብር አለው።
ከዛ ምንድን ውስጥ ነው የሚለው?
ቦነሱ ቦነሱ ሁለት መቶ ሁለት መቶ አርባ ቦነስ አለው እዛ ላይ ማለት ነው። ሰዓት እሺ።
ደግሞ ብር ጨመረበት። ከዛ አምስት መቶ ምናምን ብሩን የያዘበት።
wallet ኦ ተዘግቷል ነው
አዎ መጫወት አልቻለም። እዛ አስገብቶ ወደ ቴሌ ብር balance ኡን ከቶ ለመጫወት ይመልስበታል። አንድ ጊዜ ለእኔም ማስተካከላችሁልኝ ነበር። እኔ ጓደኛው ነኝ።
እሺ፣ ፎቶ ያንሱና በቴሌግራም ይላኩልን።
እሺ የቴሌግራም ቁጥርሽን ንገሪኛ።
0978 ቆይ አንዴ ቆይ ቆይ አንዴ ዜሮ ዘጠኝ ሰባ ስምንት 16
እሺ 30 06 ሰላሳ 06 እሺ በዚህ save አድርጌው ይላ- ልላክልሽ።
አዎ
እሺ በቃ እሺ።
እንትኑና ብሩና መጠኑን ነው አይ ያለው መ- እንዳለ screenshot አድርገን ነው የምንልከው።
አዎ
እሺ እሺ እሺ።